ጤና ይስጥልኝ ቤተሰቤት ዲቦራ ነኝ። እባክዎ ምንድን ነው?
አቦ ብር እስካሁን አልመጣም። ምን ነው withdrawal ነው deposit ነው?
እ withdraw ነው deposit ነው?
ኧረ withdraw ነው።
እሺ መቼ ነበር ያደረግከው?
ማታ ሰባት ሰዓት ሰባት ሰዓት ከሀምሳ ስምንት ደቂቃ መሰለኝ።
የቤት ቤት ቁጥር አሁን የደወልክበት ነው?
አዎ እሺ ትንሽ ጠብቀኝ እሺ check አደርግልሃለሁ። ስንት ብር ነበር?
ሁለት ሺህ አራት መቶ ነበረ።
ሁለት ሺህ አራት መቶ
አዎ በእናትህ ምን ነው እስካሁን የተ- እስካሁን አሁን ቆየ አሁን በጣም።
ደውለህልን ነበር አይደለ?
አዎ ዛሬ አስር ጊዜ እኮ አዎ አሳውቀናል እኮ አባ ለዛ ነው። እሺ ትንሽ ጠብቀን ሁለት ሺህ አራት መቶ አሳውቀንልሃል።
እና እስከ መቼ ነው የምጠብቀው? ቆየ እኮ እኔ እኮ አስፈላጊ ስለሆነ ነው እኮ።
ገብቶኛል። ይኸውልህ ከቤት ቤት already confirm ተደርጎ ወጥቶልሃል። ስለዚህ እነሱ ጋር ስለሆነ transaction ኑ ያለው ትንሽ ጠብቀንና check እናደርግልሃለን። ካልገባ ትንሽ ጠብቀውና ካልገባ check እናደርገዋለን። እሺ
እሺ በል እሺ ደውልልን መልሰህ። እሺ አባይ ይቅርታ በጣም አሁን ይህ transaction በቻፓ በኩል ተካሂ